એના સેવા જમા કરવા કુલર ሰላም ነው እግዚአብሔር ይመስገን
ያ ኳታር እንትን ነበረና ሴንሳሊ ገና ደግሞ
ኳታር
አዎ ዛሬ
እሺ ለዛሬ ነበረ
ለዛሬ ነው እሺ ሰዓቱን ይነግሩኛል ቲኬቱ ላይ ያለውን
ቲኬቱ ላይ ያለውን ደግሞ ET አርባ አራት መቶ ሰላሳ ሶስት ይላል እንትኑ
ኢቲ
ኢቲ
እሺ
አራት መቶ ሰላሳ ሶስት ይላል ይሄ ያ የመጣብንበት ቀን ነው ያ የአሁኑ ደግሞ ET አራት መቶ ሰላሳ ይላል
እሺ የዛሬ በረራ ነበረ ያው የዛሬ ነው የማታ ሶስት ሰዓት ከሀምሳ ሚል በረራ ነው እርሶ ኤርፖርት እ?
መገኘት ያለቦት አንድ ሰዓት ነው
አ- ስንት ሰዓት ነው አሁን እዚህ ላይ ደግሞ አስራ ሁለት ሀያ አንድ ከሀምሳ ይላል ሀያ አንድ ከሀምሳ ማለት አዎ ማታ ሶስት ሰዓት ከሀምሳ ነው እርሶ airport የሚገቡት ሶስት ሰዓት ቀደም ብለው check-in እም።
ማለት ነው አንድ ሰዓት ተኩል ላይ airport ይገኙ
አንድ ሰዓት ላይ ሪፖርት አዎ አንድ ሰዓት ተኩል ላይ ኤርፖርት ይገኙ
አሃ እንትኑን አውቋለሁ ዛ- ዛሬ እንደሆነ ET አራት መቶ ሰላሳ ሁለት አዎ ከአዲስ አበባ ዶሃ ET አራት መቶ ሰላሳ ሁለት
እም።
ሀያ አንድ ሰዓት ከሀምሳ ላይ የሚነሳ ነው ተርሚናል አዎ።
ሁለት ነው የሚሄዱት okay ሀያ አንድ ከሀምሳ የሚነሳ ነው አዎ በረራው የሚነሳው ማታ ሶስት ሰዓት ከሀምሳ ነው ኦኬ እርሶ ኤርፖርት ገብተው ቼኪን የሚያደርጉት ከሶስት ሰዓት በፊት አንድ ሰዓት ላይ ነው
አንድ ሰዓት ላይ ሪፖርት ይገባሉ አዎ
ጥሩ ነው እሺ፣ ሌላ ምረዳዎት ነገር ይኖራል የለም ይህንን ለመጠየቅ ነው እና እሺ እናመሰግናለን ስለደወሉ መልካም ጊዜ እሺ